ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንወደው ጤና ይስጥልኝ። ወቀን በፊት መቶ ሀምሳ ብር እንትን withdraw አድርጌ ነበርና እስካሁን አልመጣም። message ደግሞ ልክ ያለው ቴሌግራም ላይ ልካል። ቴሌግራም ላይ ልከዋል።
አዎ አል withdraw አልሆነም ብዬ ልክ ያለ
withdraw አላልሆነም ብዬ አዎ
በዚህ ስልክ
አዎ በዚህ ስልክ ነው። አይሆንም። ሄሎ
ሰም የሚለው ነው ሰም ማክ- ማይክል የሚለው አዎ ሴም ኬል የሚለው
OK። ስልኮትን ይንገሩኝ፣ ቴሌቪዥን የሚጠቀምበትን
እሺ ዜሮ ዘጠኝ ሀምሳ ሶስት ሀምሳ ሶስት አሁን በደወልኩበት ነው አሁን በደወልኩበት አስተላልፍልታል።
እሺ እሺ ትንሽ ይመጣ እሺ